hello ጤና ይስጥልኝ። ሄሎ ሄሎ አይ፣ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው ሰላም።
አለን እግዚአብሔር ይመስገን።
እሺ አፍሪወርክ ነበር የደወሉት?
አዎ እዛ ነው የደወልኩት እና ትናንትና ሐዋሳ መጣችሁ ነበር አዎ ነበር። አዎ።
እና ስራ ፈል- ፈልጌ ነበር እና እንዴት ማግኘት እንደምችል
so እሺ እኛ አሁን የምንሰራው የቴሌግራም ቻናል አለን አፍሪ ወርክ ወይም ፍሪላንስ ኢትዮጵያ የሚባል ማለት ነው።
okay፣ እሱን በ message ልክልኛለህ ስሙን ጠብቁኝ ነው።
በዚህ ስልክ ነው ቴሌግራም የምትጠቀሚው?
አዎ በዚህ ስልክ ከሆነ ቴሌግራም የምትጠቀሚው link ኡን ቴሌግራም ላይ በዚህ ስልክ ልክልሻለሁ።
እሺ እሺ በሀያ ላክልኝ።
ስድስት ቤት ስልክ ማለት ነው።
እሺ እሺ ላክልኝ።
ችግርሽ ነገር ካለ ግን ደውይልን።
እሺ እሺ እሺ እሺ